ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳዎት?
ሰላም ነው?
እግዚአብሔር ይመስገን።
የሆነ hidden account ኡን hidden አድርጋችሁታል እንዴ?
የማንን account?
የኔ account አያሳይም። እንዲሁ የሁሉም ነው ለእኔ ምንድን ነው?
ብቻ ነው።
ምንድን ነው ያላሳዩት?
የሆነ በክብ አድርጎ
block ምልክት ነው?
ዝጋ- አ- block እሺ፣ እሱን screenshot አድርገው ቴሌግራም ላይ ላኩልን እና ይስተካከላል።
ልኬዋለሁ፣ ግን አይታችሁታል? መፍትሄ አልሰጠኝም። ማን ነው እያየው ያለ?
ማን ልበል ስሞትን? የቴሌግራም
አይ አይደለም፣ እያ- ቴሌግራም ላይ ልኬ አለሁ። screenshot አድርግ ላክልኝ ብሎ ጠዋት ማን ልበል ስሞትን?
አብርሃም አብርሃም አብርሃም ይልልህ